እኔ ግን ደስ እያለኝ ነው። ሞር ደስ ይላል። ሰላም ጤና ይስጥልን።
ይስጥልን።
ተመስገን ከችፕችፕ ነበር የምንደውለው።
እሺ
ይቅርታ order አድርገው ነበረ orange አዎ፣ እና order አድርጌ ነበር። አዎ ዛሬ መኪና ትንሽ ብልሽት አጋጥመናል። መጣሉትም ነገ መረከብ ይችላሉ። ነገ እናምጣሉት።
ችግር የለውም እረከባለሁ።
በቃ location ወዴት ነው? ለሞቴል እ፣ ለሞቴል ጋር በቃ ይመጣሉታል። እሺ መልካም ምሽት።
እሺ፣ እሺ ለሁላችን እሺ።
እሺ።